ጤና ይስጥልኝ በሽቶች
ጤና ይስጥልኝ።
ነው ይስጥልኝ።
እ፣ አሁን ሁለት ሺህ ሁለት መቶ ብር በዚህ ስልክ transfer አድርጌ ነበር ወደ ንግድ ባንክ።
አሁን ነው።
አዎ ከአስር ደቂቃ በፊት ምናምን አካባቢ
እሺ check ላድርገው ሰው ላይ ደቅ
ይሻሉ
hello አቤት processing status ላይ ነው ያለው። ለቻፓ ሪፖርት እናደርገው እና እነሱ approve ያደርጉታል።
ይሻሉ። እሺ እሺ ሪፖርት አደርጉታል።
አመሰግናለሁ።
እኛም እናመሰግናለን።